ሄሎ ይኸውልሽ ማኑ ማን ነው ስሙ? ቀጭኑ ልጅ እናንተ ቢሮ ያለው እሺ፣
ጠብቀኝ ተደዋውለን ነበረ። still እየጠበኩት ነበረ። ጎፋ ነው የሚሄደው ብዬው ጎፋ ሄጄ እየጠበኩት ነበር። አሁን ስልኩ ጠፋ። ስልኩን አጥፍቷል።
ምን ክፍያ ነበረ?
ነበረኝ፣ ክፍያ ነበረኝ።
የም- የ- የት ነበር የሰሩት ስራዎች ነው?
ቲሲዲ ቲሲዲ ነው የሰራሁት። ትናንትን ብር ወስደዋል፣ ተነጋግረናል። እኔ ያለውን ነገር ነግሬው እኔ ጎፋ ጠብቀኝ አለኝ። እኔ ም- የሚከፈል ነገር ነበረኝ ጎፋ ነው ያለሁት ብዬው በቃ እዛ ሄደህ ጠብቅ አለኝ። እየገባው ነው ብሎ text አድርጎልኝ ነበር። አሁን ስልኩ switch off ይላል።
አይ office አልገባም፣ ጉዳይ ሊያስጨርስ ወጥቶ አልተመለሰም። ምናልባት ቢሮ እየገባው ነው ብሎኛል። ታዲያ ማይ ማይሆነውን እኔ ከቢሮ ተቀደም ቢሮ መጥቼ ነበር። ከእናንተ ቢሮ ጎፋ ሄድኩኝ። እዛው ጠብቀኝ ብሎኝ
ጎፋ ጠብቀኝ ብሎ እስ- ታርጋ ማለት ቁጥሩን እኔ- ይነግሩኛል?
አርባ ስምንት አምስት ሀያ ስድስት
እስቲ ከሾፌሩ ጋር አብሮ ከሆነ ልደውልለት እና መልሼ ላሳውቅህ። ይቅርታ።
እሺ እሺ